Hello
አቤት Hello ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ምን ይመጣል?
በረራ ለሮብ ለሰኞ በአራት ጳጉሜ አራት
ምንድን
እ አየር ነው plane
እዚህ የደወሉት Chapa Financial Technology ነው፣ አየር መንገድ አይደለም።
ነው
አዎ ቻፓ ፋይናንሻል ቴክኖሎጂ ስፔስ ነው። ተሳስተዋል።
እሺ
እሺ መልካም